hello
ጤና ይስጥልኝ ማን ልበል?
ሰላም ነው?
አ
እንዴት ናችሁ?
እግዚአብሔር ይመስገን
መኪና ቪትዝ ነገር ፈልጌ ነበር።
አለን።
ስንት ሞዴል
ሁለት ሺ ሁለት አለን አስራ ሰባት ከሀምሳ ሁለት ሺ አራት አለን ሁለት ሚሊዮን ሀምሳ ሺ ብር ባንክ አለው?
አ ባንክ ይወጣል።
ባንክ ስንት ማለት ነው?
በቃ ይሁን ዝጊው።
እሺ ራሱ ቁጭ ብሎ ገና ስቅ እንትን ይሄ በዚህ መታወቂያ ላይ እሷ ገዢ ነች፣ ዲዛይሩን እንትን ያለችው ስለዚህ